ይስጥልኝ።
እሺ ዲቦራ እባላለሁ ከቤት ቤት ነበር እንደውልልህ እሺ ከቤት ቤት ሽመልስ አዎ ቴሌግራም ላይ እያወራን ነበር። አሁን አዎ ይኸውልህ አንተ በላክልኝ በዚህ አስራ ሶስት ቤት ስልክ መጨረሻው ሰላሳ ሶስት ከዚህ በፊት የተከፈተ የቤት ቤት account የለም እዚህ ውስጥ አልተከፈተበትም።
አልተከፈተበትም። አዎ አዲስ ነው መክፈት የፈለግከው?
በቃ እሺ አዎ አዲስ ከሆነ እንትኑም step ኡን እልክልሃለሁ እንጂ ከዚህ በፊት በዚህ ቁጥር አልተከፈተም። እሺ ጥሩ እሺ ኦርደሩን ላኪልኝ እሺ እሺ እሺ ቴንኪው እናመሰግናለን።